hello hello ወይ አቤት ድርሴ ወይ የእንትኑ የ የኬን የ spin ኡን game እየጫንኩት ነበርና መብራት ጠፋ መብራት ጠፍቶ ነው
ማን ጋ እ እ
የምኑ
hello የ spin ኡ ነው እየተጫነ ያለው አህ wow ድርሴ እኮ መብራት ጠፋ ወይ እያልኩ እኮ ነው እምቢ አለኝ አስቸገረኝ እኔና አለ አሁንም እኮ ለእንደን ነው እያስተካከልሽ ነው ነበር አዎ ግን እስቲ አፕዴት ልልሽ ቆይ እስኪ በልልኝ እንደ ድጋሚ
በዚህ አስራ ስምንት ሺህ ነው አዎ አዎ አዎ ግን እንትን ይፈልጋል አዎ አለልሽ እኮ እኮ ነው ይፈልግ እሺ እንትን ይፈልጋል ድረስ የ ግራፊክስ ድራይቨሩ አፕዴት መደረግ አለበት አይሰራም
ግራፊክ ምን እዚህ ላይ አለ አዎ install እዚህ ጋር display adapter የምትለዋለች አይደለም display adap አሁን የሚያሳይህ አለ አይደለ ይሄኛው አዎ እስኪ ንካው ንካው አዎ አ ንካው ከዛ ንካት ይቺ ኢንቴል የሚለውን ኢንቴል R የሚለውን
የትኛውን አዎ ከዛ ይችኛውን ንካት አረንጓዴውን ይቺ
የትኛውን አይ ይሄ ዝጋው
እሺ ይሄ አረንጓዴ አለ አይደለ የመታ ላይ በአረንጓዴ የ download ምልክት ከላይ ከ X አጠገብ ማለት ነው ይችኛው አዎ እኮ እሺ ንካት
እሺ ከዛ
ከዛ እላይኛውን ንካው search for automatic driver የሚለው ከዛ እሺ ይሄኛው ምረጠው ታችኛውን update ሲጨርስ ነው game ኡ run የሚያደርገው አለ run አያደርግም እና error ምልክት ያሳያል እ
ከዛ ያኛው የኪኖ እና እሺ በዚህኛው እንትን ይጫናል አ የ- ቆይ እስኪ ቆይ ሰው install አድርገው install ነው በለው install ነው
just ይሄ ይጨርስ እሺ እ ይሄ ይጨርስና check እናደርገዋለን እሺ የእንትኑ የስፒኑ ማለት ነው ሌላ አለ
የስፒኑ የስፒኑ ጌም የስፒኑ የስፒኑ የኛው እኮ ነው የኪኖ ጃሽ ገባኝ የኪኑ ሌላ ኮምፒውተር ላይ ነው አዎ ሌላ ኮምፒውተር ላይ ነው እና ካሸርም በካሸር ዋን ካሸር ቱ በእነዚህ ነው አሁን በሁለቱም እየብቻ እ እልክልሃለሁ አዎ ካሸሩ ነው እስከ አምስት ካሸር እልክልሃለሁ እሺ እንትን ነው አይደል ለዚህኛው ፋይሉ ያለ አይደለ የኬኖ የምንጭንበት ላይ የኪኖ ፋይል አለ ሁለንትኑ ጄኔቲክ የሚለው እ የ- የቅድሙ ልክ አይደለም እኔ የወሰድኩትን አድርገው እሺ የቅድሙ የተጫነው ኦልሬዲ የነበረው እሱ ልክ አልነበረም ፋይሉ አሁን አሁን አሁን የጫን ነው ማለት ነው ተማሪ በቃ በቃ እሺ አክሴፕት በለው የዛኛውን የከ- የኬኖ
ያው ኬፕ ያለው አስራ አምስት ሺህ ነው አዎ አንድ ሾፕ ነው አይደለ ሁለቱ እ አንድ ሾፕ ነው አዎ እሺ በቃ እንትን አንድ እኮ አንዱ ሲስተም ድራ ለመጠቀም እኮ ነው እንትን አለ አይደለ ሌላ ላለ በቃ እሺ እሺ እሺ እሺ ድረስ cashier ኡን ልክልሃለሁ አሁን እሺ እሺ በ cashier ሁለቱ ነው cashier one cashier two ነው cashier እስከ አምስት አንድ ሁለት ሶስት አራት አምስት እሺ እንትን የእንትን የማን ነው የምንድን ነው የ supervisor ምናምን በ- በስልኬ ምናምን መጠቀም እችላለሁ እ አዎ ግን ለጊዜው የለንም እና እስከምንከፍትል ድረስ በ cashier አንድ ብቻ ተጠቀም ለአንተ ሂሳብ ምናምን ለማየት ማለት ነው አዲስ ስለሆንኩኝ detail ምናምን ትነግሪኛለሽ በቃ እሺ እሺ እሺ